hello ስትልን ዋሽንግተን የህክምና ማዕከል
ሰላም ነው። CT scan አለሽ እንዴ? አለ እንዴ እናንተ ጋር?
አለ። ምን CT scan ነበር የፈለጉት?
ምን ምን የስሙ ምንድን ነው የታዘዘላችሁ?
ስሙ ምንድን ነው የታዘዘላችሁ CT scan ስም ምንድን ነው የታዘዘላችሁ?
የታዘዘልኝ?
እ እዚህ ኩላሊት ከኩላሊት እስከ ሽንት መሽኝ አካባቢ
እ እስኪ ወይ እንትኑን ላክልን ወረቀቱ
ምን ምን ምን ወረቀቱን ላክልን እንድናየው ምን እንደሆነ
ግን አለ እሱ
ቴሌግራም ቴሌግራም አለን እኮ እ ምን እንደት እንደሆነ ስሙን በትክክል ስላልነገርከኝ ልየውና ትደውልልህ
እስከ ስንት ነው የሚፈጀው?
እኮ ስሙን ታውቀው ነዋ ዋጋውን የምነግርህ።
እሺ እሺ በቃ ልክልሻለሁ።
ል- ልንገርህ ቴሌግራም የምትልክበት ነው።
የቴሌግራም ቁጥር አዎ ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ
ስልሳ አስር
አስር ዘጠና ስድስት ዘጠና ዘጠኝ ዘጠና ስድስት ዘጠና ዘጠኝ ዘጠና ዘጠኝ አዎ
እሺ እልካለሁ።